hello hello አቤት driver ኡ አጠገቦት አለ አይደለ?
አለ።
እሺ ያገናኙኝ።
እሺ
hello ሸምሱ ነህ አይደለ? order ኡን ያስከው እሺ ናት ናቲና እንዴት ነህ?
አለው እግዚአብሔር እ ኮድ እየቆየ ስለሚደርሳቸው በቃ አስጣትሽ order ኡን።
እዛ ደግሞ ጭራሽ አንሰማም እያሉን ነው store
የት store አዎ
ግዴታ ኮድ ማየት አለባችሁ ብሏችሁ ነው?
አ- አዎ እንደዛ ካልሆነ አንሰማም እቃ መመለስ አሁን ራሱ እኮ ደውዬ አሳውቅ ያለውኝ store ማለት ነው እሺ ግን አይቻልም እንደዛ አይነት ነገር አንሰማም እዛ ተመለስ አሉኝ ማን ለማደውለ ለያብ ነው?
እ፣ ያም ሶል ጋር ደውይለት ሰለሞን ጋር ም፣ በቃ እሺ እሺ መልሼ ልደውል።
ደውይለትና ሶል እኔ ጋር እንዲደውልኝ አድርጊ እሺ እሺ